hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
እሺ አቦ የሆነ ቁጥር እንድታይል ነበር አባ
እ፣ እንትን ነው ትኬት ነው አዎ ትኬት ነው እሺ ንገረኝ አስር እሺ
ሰባ ሰባት እሺ
ሰላሳ አምስት አርባ ሰባት
እሺ እሺ በሶስት ጨዋታ ተሸንፈዋል በክሪስታል ፓላስ በፉልሃም እና በአስቶን ቪላ
እሺ ነው እንዲ አመሰግናለሁ እሺ እሺ መልካም
አይ